የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ በዓይንሽ እንዳልጠላሽም ፈራሁኛ የኛል በሚያፈልቀው ጨረር ይመረምረኛል በጉንጮችሽ ሰበብ ልጠላሽ ፈልጌ እንጆሪ እንዴት ልጥላን እንደምን አድርጌ ለማድረግ ፈልጌ ጥርስሽ ምክንያት ወተት መሰለብኝ ነጣብኝ በማለት ይህም ሰበብ አይሆንም ልጠላሽ አቃተኝም ወተት እንዴት ልጥላ ልጅነቴም ቢያደኝ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ ልወድሽ አልወድም ፍቅርሽ አጥፊዬ ነው በምን ሰበብ ልጥላሽ መጥፎሽ ከምን ላይ ነው በፀጉርሽ እንዳይሆን ራስሽ ላይ ያለው ሰው ይስቅብኛል ሐር ተወዳጅ ነው ልወድሽ አልወድም ፍቅርሽ አጥፊዬ ነው በምን ሰበብ ልጥላሽ መጥፎሽ ከምን ላይ ነው በፀጉርሽ እንዳይሆን ራስሽ ላይ ያለው ሰው ይስቅብኛል ሐር ተወዳጅ ነው የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ